ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ። ድል ገበያ እባክዎት ምን ልታዘዝ?
እንትን ጫማ መግዛት ፈልጌ ነበረ በቴሌቪዥን አይቼ ፌስቡክ መግዛት ፈልጌ ብሩ እንደምን account መግባት እንዳለበት እና እንዴት እንደሚመጣ ላይ ለማወቅ ፈልጌ ነበር።
እሺ ምንም ችግር የለም። ስሞትን ማን ልበል
ዮናስ
ዮናስ ማን
ተስፋ ተስፋ። እሺ ዮናስ ተስፋ፣ የጫማውን መለያ ኮድ ይነግሩኛል? ቴሌቪዥን ላይ የተመለከቱትን
text ጽፌው ነበረ ሀያ አንድ አራት ዘጠና አራት
ሀያ አንድ አራት ዘጠና አራት
እም፣ የሚያደርጉት የጫማ ቁጥር ስንት ነው?
ቦቲ ጫማ ሰላሳ ብር
ሰላሳ ዘጠኝ የእርሶ?
አዎ
እሺ ሰላሳ ዘጠኝ ይሄ የደወሉበት ስልክ ቁጥር የእርሶ ነው? ዜሮ ዘጠኝ አስር ስልሳ ሁለት ዘጠና አንድ አስራ ሶስት የእርሶ ነው?
አዎ አዎ እሺ ስለዚህ ደውል መልሰን ብንደውል እናገኙታለን። አ?
አዎ አዎ እሺ ስለዚህ ምንም ችግር የለም። ሰፋ ወይኔ ዘጋብኝ። በስማ
ይሰማል ይሰማል ይ- ይሰማል። ሄሎ ሄሎ